ሄሎ ሄሎ ጤና ይስጥልን።
ሊንስተን
አዎ ምን ልርዳዎት?
እንትንን website ገብቼ ነበር detail information ስላላገኘሁ ምን አለ?
የ- በካሬ ሜትር እንትኖችን size ኦችን detail ማግኘት ፈልጌ ነበር።
okay ወደ ቢሮ ብቅ ማለት አይችሉም?
ያው መንገድ ከመጨመር ብዬ ነው እንጂ ይቻላል።
ይቻላል። እሺ ዝርዝር ስለሆኑ ነው። ወደ ዘጠኝ የሚሆኑ site ኦች ናቸው ያሉት።
አዎ፣ እን- እንደየ site ኡ የሁሉም ዋጋ ይለያያል።
የሰሚት አካባቢ ያለው okay ሰሚት እ፣ ባለ አንድ መኝታ ሰላሳ ስድስት ሰላሳ ሰባት ሰላሳ ስምንት ካሬ አለ። ባለ ሁለት ሀምሳ እና ሀምሳ አራት አለ። ባለ ሶስት ደግሞ ስልሳ ስምንት ካሬ አለ።
Okay፣ ስልሳ ስምንቱ
እ፣ በካሬ ወጥ- ወጥቶለታ በካሬ ከሰባ ዘጠኝ ሺ ሶስት መቶ ሀምሳ ጀምሮ ነው ያለው without አዎ።
finishing በ finishing ደግሞ ዘጠና ዘጠኝ ሺ ነው።
Okay፣ እኛ በ semi finished ነው ያኛው semi finishing በሰባ ዘጠኝ ሺ ሶስት መቶ ሀምሳ
Okay። ይሄ ማለት በስንት ጊዜ የሚያልቅ ነው?
በሁለት አመት
ሁለት ዓመት በጣም አዎ። አሁን ሶስተኛ ላይ ደርሷል። በሁለት አመት ጊዜ አዎ።
ውስጥ ይጠናቀቃል።
Okay። calculate አድርገዋለሁ።
እ፣ ምን አሉኝ?
አ- እሺ፣ calculate አድርጌ ደው- ደስ እደውላለሁ።
እሺ እ፣ ወደ ቢሮ ብቅ ማለት አይችሉም?
እ፣ የት ወሎ ሰፈር ያለው ደረት ስለሆነ site ምናልባት ወሎ ሰፈር አለ አይደል?
እ፣ ከወሎ ሰፈር ቀይረናል። ቦሌ ገርጂና ልደታ ነው ያለው። የት ይቀርቦታል እርሱ? ገርጂ
በቃ manage አድርጋለሁ manage አድርጋለሁ።
እሺ እሺ አንድ ስሙት ቀን ላይ manage አድርግ። እሺ፣ ማን መብራት ልበል?
መብራት
ማን አሉኝ?
መብራት መብራት እሺ እ፣ ከዚህ በፊት ደውለው ነበር።
አይ አልደወልኩም። አጋጣሚ ነው ስራ ውስጥ እያደረኩ ነበር ጉዳይ እንጂ አላወራሁም። ደወልኩ።
እሺ እሺ መልካም ቀን።